ሀሎ ጤና ይስጥልኝ።
ይስጥልን።
ከቢጃ የጥሪ ማዕከል እንደውለው ደንበኛችን ዴቭ ላውንጅ ነው።
አዎ።
እሺ፣ የቢጃ መለያ ቁጥር የያዘ የጽሑፍ መልእክት በስልኮ ደርሰውታል?
አልደረሰኝም።
ልንገሮት የያዙ
ቁጥሩን ነው ወይስ አዎ፣ የእርስዎ የላይ መለያ ቁጥሮት ነው። ለሱ ይበሉ አርባ
ዋል- ሀያ አንድ
ወይ እኛ እንዴ ወይም እስቲ ስልክ ስጠኝ፣ ስልክ ስጠኝ፣ ያዝልኝ ቁጥር ስክሪፕቶ ይዛልኝ ወይ ቆይ፣ አይ አለ። እሺ አርባ ዘጠኝ ሀያ አንድ
አርባ ዘጠኝ ሀያ አንድ አርባ አንድ ስልሳ ስድስት አርባ ዘጠኝ ሀያ አንድ አርባ አንድ ስልሳ ስድስት
አርባ አንድ ስልሳ ስድስት አርባ ዘጠኝ ሀያ አንድ አርባ አንድ ስድስት ልክ ነው ደንበኛችን። አዎ ልክ ነው።
እሺ እሺ ለማሳወቅ ነው። መልካም ምሽት።
ምንድን ነው ይሄ?
ይሄ ቁጥር ደንበኛችን ይሄ የእርስዎ የቢጂአይ መለያ ቁጥሮት ነው። በሰማንያ ስድስት ሰባ ሰባት ማንኛውንም ቅሬታ ከቢጂአይ ጋር የተያዘ ቅሬታ ደውለው ሲያቀርቡ የቢጂአይ መለያ ቁጥር ሲጠየቁ ይህንን ይንገሯቸው። እሺ ደንበኛችን መልካም ምሽት።